አለን ደንበኛችን። ከብቻ ኢትዮጵያ ነው የምደውለው። አሁን ደውዬ ነበር።
አዎ እሺ፣ እሺ እናቴ። አቤት።
ጤና ይስጥልን። ይሰማዎታል?
አ- አዎ ይሰማኛል። አዎ ምን ልታዘዝ? hello hello
ጤና hello።
ይስጥልን። ከብቻ ኢትዮጵያ ነው የደወልኩሎት።
ይሰማኛል፣ ይሰማኛል።
እሺ፣ እባክዎትን ሙሉ ስምዎትን ይንገሩ።
እኔ አባይነህ እኮ ለማርያም
ስልክ ቁጥር ይህንን አሁን የደወልኩበትን አ- ምትመጡ አ- ወይስ አዎ ተቀያሪ?
አዎ አይ፣ አ- ተቀያሪም አለ። ይህም ራሱ ይሄ ዋናው ነው። ተቀያሪም አለ።
እሺ፣ እርስዎ የሚገኙበት ይሁን እንጂ ችግር የለውም። ይሄ እርስዎ በቃ ይሄ ራሴ ነው።
የሚገኙበት ከሆነ ችግር የለውም።
በቃ ይሄ ራሴ ነው።
እሺ፣ የት አካባቢ ነው ልዩ ቦታው?
መካኒሳ
መከኒሳ ምኑ ጋር?
ትምህርት ቤቱ ጎን
ይቅርታ ደንበኛችን፣ ምን ትምህርት ቤት?
መካኒሳ።
መከኒሳ ትምህርት ቤት።
አዎ በቃ ጎና አጥር አጥር ነው የሚለየን። በቃ ነው።
እሺ፣ እሺ ደንበኛችን፣ እናመሰግናለን።
እሺ እናቴ፣ እሺ እሺ።